ጤና ይስጥልኝ ልጅ ኢትዮጵያ ሮዳስ ነኝ። እባክዎ ምንድን ነው ሰላምታ ይነስጥል
እባክዎ ምንድን ነው የምመኛቸው?
እንትን ማሽን ብዬ ተመስግቤ ነበረና አልመጡልኝ እና ጫት የተጀመረ ስላለ እንዳይበላሽብኝ ብዬ
እሺ፣ በዚህ ነበር ያስመዘገቡት በዚህ ስልክ ቁጥር?
አህ አህ
አንዴ መስመር ላይ ጠብቁኛል፣ ፈልግ ጥሩት። መስመር ላይ ያለ ደንበኛችን አህ
እሺ፣ የፈለኩት እሺ
መንገሻ ግሮሰሪ ነው።
በጣም ሸነራ ቀይ ብዬ ነግሬያት ነበር ትናንት።
አዎ፣ ትዕግስት ፋንታውን ነው አይደለ?
አህ እሱ አዎ፣ ተመዝግቦ ወደሚመለከተው አካል ተላልፏል። ትላንት አይደለ ያስመዘገቡት?
አዎ ትናንትና ነው ግን ድራፍት ማሽኑ እንትኑ ድራፍቱ ስለተጀመረ አይበላሽብኝ ብዬ ነው።
እም፣ እሺ ደንበኛችን እ፣ እስካሁን እንዳልመጣሉት እና እንዳይበላሽቦት ቶሎ እንዲመጥላቸው አድርጌ ወደሚመለከታቸው አካል አስተላልፍለታለሁ። ሌላ መረጃዎች ነገር አለ?
ሌላ ይንቀሳቀስ እሺ፣ እሺ፣ ለደወል እናመሰግናለን። ከአገልግሎት የለተሰብነ ሴት ከምታምጡ ጽዋን ያስቀምጡልን። መልካም ቀን።